ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ ባኮ የምንወርደው
ፖስት አድርጌ ነበረ።
እሺ አንዴ ጠብቀኝ። እሺ መስመር እሺ
ጤና ስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
deposit አድርጌ ነበር እና አሁን እሺ አልገባም።
አካውንቴ ግን ዜሮ ነው።
ከምን- ከምን ነበር ያደረግከው? ከ CBE ነው ወይስ ከ ከ CBE ብር ቻፓ አዎ፣ በቻፓ በኩል ሲቢ ብር እሺ፣ ከ CBE ብር የተላከችልህ message አለች አይደለ?
አዎ።
ብር ሲቆርጥ የሚልክልህ ማለት ነው።
ምን አልሽኝ እናት?
ብር ሲቆርጥ የሚልክልህ message አለ አይደለ?
አዎ ደርሶኛል።
እሱን message እና CBE ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላክልኝ።
እሺ ይኸው ላኩልሽ። እሺ፣
አሁን ክፍት ነው እየላክልኝ ነው።
ይኸው እየላኩልሽ ነው።
እሺ
ካዘጋሽ ታይዘኝ አለው አልዘጋሁትም።
አይ data ካዘጋሽ okay፣ data። እሺ አዎ።
በቃ እ፣ እንትን በል ዲቦራ ብለህ ጻፍበት ነው እሺ ላክልኝ፣ እናሳውቃለን።
እሺ እሺ